ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
እንትን ከዛሬ ሶስት አራት ቀን አምስት ቀን አካባቢ ዊዝድሮ አድርጌ እ አራት መቶ ብር አካውንት አልገባም ብሩ ቴሌግራም ላይ ልከዋል።
እ ቴሌግራም ላይ ልከዋል።
ቴሌግራም ላይ እኔ አለ ልክ ስልክ ቁጥሬ ምናምን አልጻፍኩም፣ ግን እንትን አርግቼ ልኬላቸው ነበር።
እኮ ስልክ እዛ ላይ እኮ ጥያቄ ጠይቀኑታል።
አዎ ይግቡና ስልክ ምናምን ይጠይቁናል ስልክ ምናምን ጻፉ ምናምን የሚል ጽፎልኝ ነበር።
እኮ እዛ ላይ ገብቶ ይመልሱልን።
እሺ እሺ